Hello? Hello?
አይሰማም? ምን ይሰማኛል?
አይሰማኝም። ያንተ
እውነት? እሺ፣ አሁን ይሰማኛል።
ሰላም ነው አይደለ?
እግዚአብሔር ይመስገን።
አለን ከቤት ቤት ነው የምደውልልሽ።
እ እሺ እሺ።
እንትን text ደርሶሻል አይደለ? ነው ወይስ አልደረሰሽም text?
text አልገባልኝም። ስልክ ዝግ ነበርና
ኦኬ
እ ለዛ ነው።
okay በቃ እንትን ነው አሳውቀናል። ያው ያለፉትና ያላለፉት ምናምን I guess ካላለፉት ውስጥ ነው ያንቺ ያለሽው እና እ text ልከናል። ያው እንግዲህ ወደፊት ደግሞ የምንጠራቸው ልጆች ምናምን ካሉ ያው ተጠባበቂ list ላይ ስላለሽ inform እናደርግሻለን። ወደፊት ላይ ካለ እነዚህኞቹም ላይ እሺ፣ የሆነ ነገር ችግሮች ምናምን ያሉ ነገር ካለ
እሺ ተጠባበቂ ላይ ስላለሽ እንትን እናደርጋለን።
እሺ አባሽ እሺ thank you። እሺ thank you በጣም እሺ